ዳይቅ መኮኑን አወቅኩት ወደ ገቦ ዳይቅ ሲራባ ሳደርኩት ብድርን ለበላው ላንጀቴን አበርኩት እክሉ ካስለይ ሆዴንም አበርኩት የገዛ ገላይ ሳጣ እየታዘብኩት የገዛ ገላይ ሳጣ እየታዘብኩት ሳቅ የለኝ ወግ የለኝ ሆዴ ቢደላው ሆዴ ቢመቸው ከስንቱ በተስማማ ሳቅ የለኝ ወግ የለኝ እንግዲህ ደስታውማ እንግዲህ ተድላውማ ከኔም ጋር አልተስማማ የችግር ቀጥላ ወድቆብኝ በላዬ ማጣቱን ማስታመም አልቻለም ገላዬ ልብስም ቀን ይሰጣል ታጥቦም እስኪጸዳ ማሰብስ ለሞተ ለማይቀር ወዳ የሰው ፊት እንደ ሰዓት እያንገበገበኝ እያንገበገበኝ አስለመነኝ ሆዴ ሲጎል የራበ ከኮት ተፈጥሬ ቀለም ከማይሰጠው ቀለም ከማይሰጠው ቀምሶ ለማደር ነው እምሽቆጠቆጠው እምሽቆጠቆጠው ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴ ታገስ እንጂ ተው እንጂ ሲያጡቀ ስጥ እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴ ታገስ እንጂ ተው እንጂ ሲያጡቀን ስጥ እንጂ ሆዴ ክፉ ዳዬ መኮኑን አወቅኩት ሆዴ ክፉ ዳዬ ሲራባ ሳደርኩት ብድር እንደበላን አንጀቴን አበርኩት እክሉ ካስለኝ ሆዴንም አበርኩት የገዛ ገላይ ሳጣ እየታዘብኩት የገዛ ገላዬን ሳጣ እየታዘብኩት ወግ የለኝ ቃል የለኝ ሆዴ ቢደላውማ ሆዴ ቢመቸውማ ከስንቱ በተስማማ ሳቅ የለኝ ወግ የለኝ እንግዲህ ደስታውማ የፈላው ከኔም ጋር አልተስማማ ከሰው በደል ስሽሽ ስርቅ በብላቴ ለካሲ ኖሯል ጠላት ማከላቴ ሆዴን ሳየሁት የፊቱን ገላዬን ባሳመረው አምላክ የወደ ኋላዬ ቀብሬን ስገባ ሞት የቀማኝ ሰው ሞት የቀማኝ ሰው ገና ሳይወጣልኝ ጮኬም ሳልጨርሰው እያሰቀሰቀኝ ያጣሁት ዘመዴ ያጣሁት ዘመዴ የእርምህን ይመኛል ሐዘንተኛው ኮኔ ሐዘንተኛው ኮኔ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴ ታገስ እንጂ ተው እንጂ ሳጣቻለኝ እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴታ ከስንጂ ተው እንጂ ችለህ ደር እንጂ ተው እንጂ ሆዴ ቀስትንጂ